Hello ጤና ይስጥልን።
ሰላም ጤና ይስጥልን። በስቶይ እ ማታ መቶ ጋር ገብቼ ነበረ።
አንዴ አልገባኝም።
ጠብቀኝ።
አልገባልኝ ብሩ እሺ እሺ ጠብቀኝ አንዴ።
Hello
አቤት አባ ጤና ይስጥልን።
አብሮ ይስጥልን። ምንድን ነበር?
እ መቶ ብር አስገብቼ ነበረ ማታ ላይ እሺ ከምን ላይ ነው ያስገባው?
እ በካንቲን በሳንቲም ቴሌብር ነው ሲቢ ምንድን ነው የተጠቀምከው?
እ በቴሌ ብር አልገባልም። ወደ ቤት አካውንት አልገባልኝ። በቴሌግራም ሁሉ ፎቶ ሁሉ ልክልቼ ነበረ።
ልካል ነበር። የቴሌግራም ስም ማን ነው?
እ ሀዩ ኦላና ስራየው በቴሌግራሙ የቴሌግራሙ
እሺ እሺ check እያደረኩት ነው። አንዴ እሺ
እሺ እሺ
እሺ አንዴ መስመር ላይ- መስመር ላይ ጠብቀኝ። Hello አቤት እሺ ለሳንቲም ፔዎች አሳውቀን ነበረ ምላሽ ሳልሰጡና አሁን ድጋሚ ያናግራችሁና ይገባላል። እሺ ከትንሽ ደቂቃ በኋላ
አዩ እሺ እየጠበቅናችሁ ነው እሺ ይገባል። ችግር የለም። አሁን ይገባል።
አዩ እሺ እናመሰግናለን።
ችግር የለም።